ሰላም ጤና ይስጥልኝ። ቴሌ ማዕከል እባክዎ መርዳዎት።
የት ጋር መክፈል ፈልጌ ነበር። ከኳታር ወደ ከኢትዮጵያ ወደ ኳታር ዶሃ፣ ከአዲስ አበባ
ከአዲስ አበባ ዶሃ ዶሃ ኳታር ለመቼ ነበረ?
ለሀያ ሰባት
ለ June ሀያ ሰባት
ሀያ ሰባት ማለት ለ June three ማለት ነው።
OK እሺ። አንዴ መስመር ላይ ጠብቁ። መመለሻ
መመለሻ አንድ ላይ ደርሶ መልስ ለመቼ ይሁንልዎት?
ለ June six እንትን I mean July six July six በሶስት እና ዋጋውን ነው የምፈልገው። ዋጋውን መስሎት ትነግሪኛለሽ።
እሺ ያው ቀኑ ይለያያል ብዬ ነው ቼክ ላድርግሎት።
ኦኬ ለስንት ሰው ነው?
ለአንድ ሰው ነው።
ለአንድ ሰው በምን አየር መንገድ ይሁንልዎት? በኢትዮጵያ አየር መንገድ ይሁንልዎት? ኤምሬት ኢቲ አይ ኢቲ አንተ አየር መንገድ
በአራት አያሳይም ሙሉ ነው የሚለው ቀኑ ቀይሬ ቼክ ላድርግሎት።
ሄሎ ሄሎ በአራት ሙሉ ነው